ሄሎ ጤና ይስጥልኝ ጉዳይ አልማዝ እባላለሁ እባክዎ ምን ልርዳዎ ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ ሄሎ ጤና ይስጥልኝ
መስራት እንዴት ብለኛል ጉዳዩ የሚባለው
ምን አሉኝ
መስራት እንዴት ብለኛል
ምንድን ነው እምቢ ያሉት